પણ થતો તો એવું કહું છું. નહીં લગતો હેલો હેલો ሰላም ጤና ይስጥልን ቤት ቤት አብሮ ይስጥልኝ ቦነስ ነበረ
እሺ እ?
ካሸር ኮዷን ትነግረኛለህ አስራ ሶስት
አስራ ሶስት ሰማንያ ስምንት
ሰማንያ ስምንት ሀያ ዘጠኝ ሰላሳ አንድ ሀያ ዘጠኝ ሰላሳ አንድ ባላንስ የለውም። ቆይ አንተ አንዴ እንትን ገርና
ሄሎ